ሄሎ
ሄሎ ጤና ይስጥልኝ እንዴት ነው ልርዳ?
ማን?
ሀሚድ ነኝ ልርዳ? What can I help you?
ኦሮምኛ የለም?
የለም ወንድሜ።
እሺ
እሺ ምን ነበር? ችግር የለውም ንገረኝና እረዳሃለሁ። withdraw ነው deposit ነው
እ?
ምንድን ነው ችግሩ?
draw አካ እንትን account ቴሌግራም ላይ ወይ ጻፍልን። እሺ ቴሌግራም በኦሮምኛ ጻፍ መልስልሃለሁ።
ቴሌግራም አዎ በ- በኦሮምኛ ጻፍ። እሺ በኦሮሚፋ አፋን ኦሮሞ ጻፍ።
ቴሌግራም የለም አይከፍትም።
ቴሌግራም Best Bet ላይ አለ እዛው ላይ እሺ Best Bet dot bet ብለህ ከስር ጥያቄ ወይም ችግር የሚል አለ እሱም button ስትነካ ቤት ቤት ቴሌግራም አለ አዎ። እዛው ዌብሳይቱ ላይ አለ
እ፣
እሺ እሺ